ጤና ይስጥልኝ። ቢጃ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
ከፒያሳ አካባቢ ነበር የምደውለው። ዊኬር ባርና ሬስቶራንት።
እሺ ደንበኛችን፣ ምን ልርዳዎት?
የማሽን ጥገና ፈልገን ነበረ።
ደንበኛችን መስመር ላይ ያሉ?
hello፣
ደንበኛችን መስመር ላይ ያሉ?
አዎ መስመር ላይ ነው።
እሺ ምን ልርዳዎት? የ
ማሽን እንዲስተካከል ይፈልጌ ነበር። ዊኬር ባርና ሬስቶራንት ቁጥር ሁለት እሺ ምን ልርዳዎት?
technician እንድትልኪልኝ ነበር።
ምን አሉኝ ደንበኛችን?
technician እንድትልኪልኝ ነበር።
እሺ የቢጃ ID ዎት ይነግሩኛል?
የ leader code ID ሳይሆን የ leader code
ምን አሉኝ ደንበኛችን?
ID የለንም፣ የ leader code ነው ያለን።
ይቅርታ ደንበኛችን ድምጾት እየተቆራረጠ ስለሆነ ኤሊ ኮድ ነው ያለን፣ ID የለንም። hello፣
ያሉ አቤት፣ አይሰማም?
መሀል ላይ ድምጾት እየተቆራረጠ ነው።
አሁንስ? አሁን ይሰማል? hello፣ ጤና ይስጥልኝ ደንበኛችን መስመር ላይ ያሉ?
አዎ መስመር ላይ ነኝ። አይሰማም?